ሄሎ ሄሎ ሄሎ፣ ጤና ይስጥልህ።
እግዚአብሔር ይመስገን።
ከእሑድ አባይ ከማኒፋክቸሪ ነበር የምደውልልህ።
ከምን ራፊ ባጃጅ ኦኬ። እሺ እሺ።
እ፣ ደውለህ ነበር?
አዎ ትናንትና ደውዬ ነበር።
አዎ።
አ
እና ምን ልርዳክ?
እ እ ምን ኦኬ፣ ምን ልርዳክ? ኢንፎርሜሽን እ?
ደረሰክ?
አልደረሰኝም። እንትን ነበር እቺ cycle ኧን ፈልጌ ነበር። እቺ አሁን ያወጣችሁት እንትን አለች አይደል?
አዎ ኤሌ- electric cycle አዎ።
እሷን አለ።
ፈልጌ ነበር። አለ አይደል?
እ፣ አሁን order ነው የ- normal ያለው ጨርሰናል።
Okay
እና order ነው እያደረጉ ያሉት አሁን እየመጡ ያሉት ደንበኞች።
ስንት? በስንት ላይ ደርሳል? እ፣
አሁን እ፣ order ለማድረግ አምስት ሺህ ብር ቅድሚያ ትከፍልና እሺ
እ፣ ከዛ ሲመጣ አጠቃላይ ክፍያውን ትከፍል።
ስንት ነው?
ዋጋው መቶ ሀያ ሺህ ብር እ፣ plus VAT ከመቶ ሰላሳ ስምንት ሺህ ብር ማለት ነው።
መቶ ሰላሳ ስምንት ሺህ መቶ ሰላሳ ስምንት ሺህ አዎ።
Okay እሺ። እና እና የት አገኝ ነው እ፣ ቦታ ለቡ መብራት መብራት ኃይል ለቡ መድረሻ በቃ እሺ፣ ትመጣለህ?
እሺ መጥቼ እንትን እልሃለሁ።
እሺ፣ ተጨማሪ መረጃ የምሰጥክ ነገር አለ?
አዎ እንትን ነው ማ- ማ- የረሳሁት አንቺ መለዋወጫው አለ እንዴ?
አዎ፣ ሲገባ ከነ መለዋወጫ ነው የሚገባው።
Okay አሁን አልተጀመረም መለዋወጫ መስጠት?
አዎ፣ አሁን ለ sample ነበር ያስገባነው ገበያውን ለማጥናት Okay እና ያው ብዙ ፈላጊዎች አሉት እና normal ያለንን ራሱ showroom ያስቀመጥነው እንውሰደው ምናምን ብለው ነው በጣም ወደውት የወሰዱት።
ነው እንዴ?
አዎ፣
ኦኬ እሺ በቃ
እሺ፣ እሺ
መልካም ቀን።